ሄሎ ጤና ይስጥልኝ ቅድስት ደጋቤ
ቅድስት መሰረትን አንዴት አገኘሽ?
መቼ ትወልጃለሽ? ማነው?
ምን አልሽኝ?
ማነው?
ሄሎ
ሄሎ
ሄሎ ሄሎ ኧረ በስመ አብ።
ወይዬ
ስልሳ አስራ ሰባት ሄሎ መሰረት አይሰማህ?
አሁን ይሰማል። መሰረትሽ ወይ እ፣ መሰረት አለች። አይ እኔ ቅድስት ነኝ። መሰረት ስለያዘ ኧረ ነው መ- መጪልኝ ማለት ስልሳ ሰባቱን እንትኑን ፎቶ አንስታ ትላክልኝ።
ሰመረ ሰር
አዎ ስልሳ አስራ ሰባቱን ፎቶ ሎኬሽኑን ማለት አስተሽላኪልኝ የለካሽበትን ፎቶ አስተሽላኪልኝ እኔም ሎኬሽኑን ልክልሻለሁ።
ፎቶ በይ አስተሽላኪልኝ እኔም ልክልሻለሁ አንቺም ፎቶ አንስተሽላኪልኝ ትልክላለች እሺ እሺ፣ እኔ ልኬላታለሁ። አነሰ ነው ነገር እሺ እኔ ልክልሻለሁ ብሎሽ